ሄሎ፣ ይቅርታ ተቋረጠ።
አዎ ስልኩን ልንገርሽ፣ እሺ።
እየደወለበት የነበረ ወይ እየደወልኩለት የነበረው ማለት ነው እሺ ስልሳ አራት ዜሮ ዘጠኝ ስልሳ አራት ስልሳ አራት ሀምሳ ስድስት ሀምሳ ስድስት ሀምሳ አንድ ሀምሳ አንድ ሰባ ዘጠኝ ሰባ ዘጠኝ የሚገርምሽ አ፣ እያንዳንዱ እንኳን እንዴት ሲጫወትብን እንደነበረ መረጃ ይሆናል ብዬ ስልኩን እ፣ ሳወራው record እያረኩን record ሁላ ልክል ይችላለሁ። እዚህ ጋር ነኝ እሺ።
ይለናል ስንደርስ ይላኩልኝ የለም።
record ይልኩልኛል። ስልክ ቁጥር እነግሮታለሁ። ቴሌግራም ላይ ይልኩልኛል።
እሺ ዜሮ ዘጠኝ አርባ አራት
እሺ አስራ አንድ እሺ ዜሮ ስድስት እሺ ዜሮ አራት ደግሞም እሺ ይዤዋለሁ። ምን እንዳለኝ ታውቂያለሽ?
አ፣ እኔ እኮ customer እንደዚህ የምታጉላላ ከሆነ ልነግርብህ እችላለሁ ስለው ቀድሜሻለሁ አለኝ። ምንድን ነው የቀደምከኝ? ቀድሜ እኔ ሪፖርት ስላደረኩ ምንም አይደርስብኝም። አየሽ፣ ተዘጋጅቶበት customer አጉላልቶ የሆነ አዘጋጅቶ እንትን ብሎ ማለት ነው። ቀድሜሻለሁ ይለኛል።
ይቅርታ ቀድሜ በጣም በጣም ይቅርታ።
ሪፖርት እያለሁ ለማንኛውም እንደዚህ አይነት እ፣ ሰው ደንበኛን ስለሚያሸሽ